ሄሎ ሄሎ ሰላም ነው አለቃ?
ሰላም ነው እንዴት ናችሁ አላችሁ?
አለን።
ዴሲ ቤት ጨዋታ እየተጫወትኩ ነበረ ብር ወደ account ላኳለች ብሎ የሆነ ነገር አሳየኝ።
እሺ ዊዝዶ አድርገህ ነው?
አራት መቶ ዜሮ ሶስት ያሳያል የሆነ ኮድ ብሩ ወደዛ እንትን አይ- አይሄድም።
አ deposit ስታ refresh አድርገህ ሞክረው እስኪ። connection ምናምን ነው እንደዛ ምን ያመጣል?
ነው አዎ አ ሌላ ችግር የለም።
የለም።
እሺ በጣም እሺ እሺ።